ሄሎ
Hello፣ ሰላም ጤና ይስጥልን።
እሺ፣ እም- አሁን ደውዬ ነበር።
ቁጥራው ስልክ ቁጥር ይንገር።
የኔን ያዘዝኩበት ያዘዝኩት አዎ፣ ያዘዝኩበት ዜሮ ዘጠኝ አርባ ስድስት አርባ ስድስት ዘጠና ሶስት እሺ፣ ሀምሳ ሰባት ዜሮ ሶስት እሱ ብቻም አይደለም ቲማቲምና ጥቅል ጎመንን በ group አዝዤ ነበር። ውድነሽ group የሚል
Okay። በሌላ
እ? ስልክ ቁጥሩ በሌላ አሁን አርባ በዚህ ነው?
ስድስት ይኸውልሽ አዎ፣ ቲማቲም፣ ያኛው ጎመንና ስፕሊት ላይ ማንጎ- እ?
አዎ፣ ቲማቲም እናንተ ነው ትላንት የታዘዘው ነው።
እሺ ዛሬ አልደረሰንም ማለት በማግስቱ ያው።
ነበር የምትደውሉት። ሌላ ጊዜ አዎ፣ ይቅርታ ዛሬ ስላልወጣሉት ነው። ነገ ይመጣሉታል።
ላይፍ ቦው ደግሞ ቆያ ሶስት ቀን ሶስት ቀን ወይም አሁን ከዛለ ነገ አስገባሉታለሁ። ነገ ይመጣል።
በቃ አንድ ላይ ይምጣልና።
አዎ። እሺ፣ አንድ ላይ ይወጣል። ይቅርታ በጣም እሺ እሺ።